ኪዳን ወንጌል ቤተ ክርስቲያን የሬዲዮ አገልግሎት ነው። አድማጮቻችን፣ የኢትዮጵያ የቃል ኪዳን ወንጌል ቤተ ክርስቲያን መደበኛ የአምልኮ ፕሮግራም የምንሰጥበት ስፍራ በ1210 North Highland Street አርሊንግተን ቨርጂኒያ 22201 ላይ ነው። የእሁድ አምልኮ ፕሮግራማችን ከጠዋቱ 10 AM እስከ 12 PM ይካሄዳል። ለተጨማሪ መረጃ በድረ ገጻችን ላይ www ወንጌል dot org ወይም www Ethio CGC dot org ታገኙናላችሁ። በስልክ ቁጥር 571 643 8454 ደውሉልን። ቀጣዩን ትምህርት የሚያቀርብልን ፓስተር ተስፋዬ ላይ ነው።
ውድ አድማጮቻችን ከሁሉ አስቀድሜ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ዛሬ የማካፍለው ትምህርት ጌታ የጠራቸው የመረጣቸው አገልጋዮች ሁሉ ኢየሱስን ይሰብካሉ እንጂ ራሳቸውን አይሰብኩም በሚል ርዕስ ላይ የተመሠረተ ነው። በመንፈስ ቅዱስ ኃይል የሚገለጠውን የክርስቶስን የክብር ወንጌል ብርሃን የሚያገለግሉ አገልጋዮችና አገልግሎታቸው ጌታ ኢየሱስን የሚገልጥ መሆን አለበት። ጸጋ ስጦታዎችም ሆኑ ማናቸውም በመንፈስ ቅዱስ አማካኝነት የሚካሄዱት መንፈሳዊ አገልግሎቶች ሁሉ ዓላማቸውና ትኩረታቸው ኢየሱስ ክርስቶስ መሆን አለበት። በመንፈስ ቅዱስ ኃይል በተደገፈና በተመራ አገልግሎት የሚሠራው የእግዚአብሔር የመንግሥቱ ሥራ ዓላማውና ውጤቱ ሰዎችን ወደ ክርስቶስ ማምጣትና በክርስቶስ ኢየሱስ የተሞላ ሕይወት እንዲኖሩ ማድረግ ነው። የጌታ ቃል እንዲህ ይላል፣ እርሱም አንዳንዶቹ ሐዋርያት፣ ሌሎቹም ነቢያት፣ ሌሎቹም ወንጌልን ሰባኪዎች፣ ሌሎቹም እረኞችና አስተማሪዎች እንዲሆኑ ሰጠ። ሁላችን የእግዚአብሔርን ልጅ በማመንና በማወቅ ወደሚገኝ አንድነት ሙሉ ሰውም ወደ መሆን የክርስቶስም ሙላቱ ወደሚሆን ወደ ሙላቱ ልክ እስክንደርስ ድረስ ቅዱሳን አገልግሎት ለመስራትና በክርስቶስ አካል ሕንፃ ፍጹማን ይሆኑ ዘንድ ይላል። ኤፌሶን ምዕራፍ 4 ከቁጥር 11 እስከ 13። ከላይ የተዘረዘሩ መንፈሳዊ አገልግሎቶች ሁሉ ውጤታቸው ምን እንደሆነ በዝርዝር ተቀምጧል። ሐዋርያ ቢሆን፣ ነቢይ ቢሆን፣ ወንጌል ሰባኪ፣ እረኛና አስተማሪ ሆኖ የተጠራ አገልጋይ ሁሉ የሚያገለግለው አገልግሎት በስድስት መሠረታዊ ነጥቦች ላይ በዚህ ላይ አገልግሎቱ ሊያተኩር የሚገባበትን አቅጣጫና ሁኔታ እንመለከታለን። አንደኛ የእግዚአብሔርን ልጅ ሰዎች እንዲያምኑ ማድረግ፣ ሁለተኛ የእግዚአብሔርን ልጅ ሰዎች እንዲያውቁ ማድረግ፣ ሦስተኛ የእግዚአብሔርን ልጅ በማመንና በማወቅ ወደሚገኝ አንድነት አማኞችን ማድረስ፣ አራተኛ አማኞችን ሙሉ ሰው ማድረግ አማኞች ሙላታቸው ኢየሱስ እንዲሆን ማድረግ። በዚህ ሙላት በተገኘ ጸጋ አማኞችን ለክርስቶስ ሕንፃ ፍጹማን እንዲሆኑና ለአገልግሎትም እንዲበቁ ማድረግ እንደሆነ እንመለከታለን። እንግዲህ አገልግሎቱ የሐዋርያ ቢሆን ወይንም የነቢይ ደግሞም የወንጌላዊ ሰባኪም ይሁን የአስተማሪ የሁሉም አገልግሎት የሚያስገኘው ውጤት አንድ ነገር ላይ ያተኮረ ነው። ኢየሱስን ማሳመን ማሳወቅ በክርስቶስ የሚገኝ አንድነትና ሙላት አማኞችን ለክርስቶስ አካል ሕንፃ ፍጹማን ማድረግ ነው። በክርስቶስ ኢየሱስ ተጀምሮ በክርስቶስ የሚጠናቀቅ ሥራ ማለት ይህ ነው። ሐዋርያት፣ ነቢያት፣ ወንጌል ሰባኪዎች፣ አስተማሪዎችና እረኞች እንዲሆኑ ሰዎችን የሚሰጠው ማን ነው? እነዚህን የወንጌል አገልጋዮች የሰጠው በቀራንዮ መስቀል ላይ ከሞተ በኋላ ወደ ምድር ታችኛ ክፍል ወርዶ የነበረው በሦስተኛው ቀን ሞትን አሸንፎ ከሰማያት በላይ ከፍ ከፍ ብሎ በአብ ቀኝ የተቀመጠው ጌታችን ኢየሱስ ክርስቶስ እንደሆነ ይኸው የኤፌሶን መጽሐፍ ምዕራፍ አራት ከቁጥር አስራ አስርና ከዛም በላይ ባሉት ክፍሎች ውስጥ ሲናገር እንመለከታለን። እነዚህን አገልጋዮች ለአገልግሎት ያበቃቸው የጌታ ጸጋ ነው። ማናቸውም በራሳቸው ለዚህ አገልግሎት እንኳን የበቁ አድርገው ሊመለከቱ ይቅርና በየትኛው መንገድ ራሳቸውን ለዚህ ሊያስቡ የሚገባቸው እንዳልሆኑ አድርገው እንደሚቆጥሩ ራሳቸውን እንደሚያዩ የሰጡት ምስክርነት ይናገራል። ሐዋርያው ጳውሎስ የዕብራውያንን መጽሐፍ ጨምሮ በአዲስ ኪዳን ለቤተ ክርስቲያን መመሪያና ባለሥልጣን የሆኑትን አስራ አራት የአዲስ ኪዳን መጽሐፍት የጻፈ ሰው ነበር። ይህ ታላቅ ሐዋርያ አገልግሎቱን በታላቅ መከራና ስቃይ የተወጣ በሕይወቱ መጨረሻ አካባቢ ሩጫዬን ጨርሻለሁ በማለት የተናገረ ሰው ነው። የእግዚአብሔር ፈቃድ የእግዚአብሔርን ፈቃድ ያገለገለበት የትጋቱም ሆነ የድካሙ ምክንያት ምን እንደሆነ ሲናገር እንደዚህ ይላል። በገላትያ ምዕራፍ 5 ከ15 እስከ 16 ላይ ነገር ግን በእናቴ ማኅፀን ሳለሁ የለየኝ በጸጋውም የጠራኝ እግዚአብሔር በአሕዛብ መካከል ስለ እርሱ ወንጌልን እሰብክ ዘንድ ልጁን በእኔ ሁኔታ ሊገልጥ በወደደ ጊዜ ወዲያው ከሥጋና ከደም ጋር አልተማከርሁም ይላል። በአንደኛ ቆሮንጦስ ምዕራፍ 15 ቁጥር 10 ላይ ነገር ግን በእግዚአብሔር ጸጋ የሆንሁ እኔ ነኝ፣ ለእኔም የተሰጠኝ ጸጋ ከንቱ አልነበረም፣ ከሁላቸው ይልቅ ግን ደከምሁ። ዳሩ ግን ከእኔ ጋር ያለው የእግዚአብሔር ጸጋ ነው እንጂ እኔ አይደለሁም። አንደኛ ቆሮንጦስ ምዕራፍ 3 ቁጥር 10 የእግዚአብሔር ጸጋ እንደ ተሰጠኝ መጠን እንደ ብልሃተኛ የአናጺ አለቃ መሠረትን መሠረቱ፣ ሌላውም በላዩ ያንጻል። እያንዳንዱ ግን በእርሱ ላይ እንዴት እንዲያንጽ ይጠንቀቅ። በአንደኛ ቆሮንቶስ 3 10 የደግሜ እለዋለሁ የእግዚአብሔር ጸጋ እንደ ተሰጠኝ መጠን ይላል። ሐዋርያው ጳውሎስ በሦስት መሠረታዊ ጉዳዮች ላይ ሕይወቱና አገልግሎቱ እንዴት እንደተመሠረተ ይናገራል። በመጀመሪያ ከመወለዱ በፊት በእናቱ ማኅፀን ሳለ እግዚአብሔር የለየውና የጠራው ከጌታ ጸጋ የተነሳ እንደሆነ ይናገራል። የተናገረውን እንደገና ደግሜ እለዋለሁ ውድ አድማጮች፣ ነገር ግን በእናቴ ማኅፀን ሳለሁ የለየኝ ይላል። ክብር ለእግዚአብሔር ይሁን። በጸጋውም የጠራኝ እግዚአብሔር በጸጋው እንደለየው እንደጠራው ይመሰክራል። ሐዋርያነቱ በጌታ ጸጋ ላይ የተመሠረተ እንደሆነ ያሳየናል። ሐዋርያው የጌታን ጸጋ በራሱ ሕይወት የሚያየው ለተጠራበት ጥሪ ብቻ ሳይሆን ራሱን የሚያይበትን ሐዋርያነቱን የሚመለከትበትን ሁኔታ ሲናገር በእግዚአብሔር ጸጋ የሆንሁ እኔ ነኝ ይላል። ከእግዚአብሔር ጸጋ ውጪ ራሱን የሚያይበት የተለየ አስተያየትም ሆነ አመለካከት ጨርሶ እንደሌለው እናያለን። ይህ ለትሕትና ወይንም ጉረኛ ላለመሆን ያደረገው ወይንም የሚለው ሳይሆን ያለ እግዚአብሔር ጸጋ ሐዋርያው ጳውሎስ ቤተ ክርስቲያንን አሳዳጅ፣ ቅዱሳንን ገዳይ የነበረ በራሱ መንገድና ፈቃድ በመሄድ በሃይማኖት ስም ወንጀል ይሠራ የነበረ ሰው መሆኑን በመገንዘብ ነው እንዲህ ሊል የቻለው። በአንደኛ ቆሮንጦስ ወደ ምዕራፍ 15 ቁጥር 9 ላይ ሲናገር እኔ ከሐዋርያት ሁሉ የማንስ ነኝ የእግዚአብሔርን ቤተ ክርስቲያን ስላሳደድሁ ሐዋርያ ተብዬ ልጠራ የማይገባኝ እያለ የተናገረ ሰው ነው። ይህ የቱን ያህል እንደሚታወቀው ሐዋርያው ያደረገውን የጌታን ጸጋ እንዴትም እንደሚያከብር ስንመለከት እንደነቃለን። በአንደኛ ጢሞቴዎስ ምዕራፍ 1 ቁጥር 15 ላይ ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው። ከኃጢአተኞችም ዋና እኔ ነኝ ይላል። ሐዋርያነት ሐዋርያት ሐዋርያነታቸውን ያገኙት በጸጋ ነው። ዛሬ እነርሱን በታላቅ ትሕትና መከራ በሚያመጣ መንገድ የተጠሩበትን አገልግሎት እኛ ደግሞ በሹመትና የሥጋ ለባሽ መንገድ ጠራጊ በሆኑ የሐሰት ነቢያቶች ለጉራ ችርቸራ እንሾምበታለን። እግዚአብሔር ይቅር ይበላል። ሐዋርያው ጳውሎስ ማንነቱንም ሆነ የአገልግሎቱ ሹመቱን ጭምር ብቻ ሳይሆን በጸጋ እንዳገኝ የሚያምነው እግዚአብሔርን እንዲያገለግል የሆነው በጌታ ጸጋ እየተረዳና እየተደገፈ እንዳገለገለም ይናገራል። ከላይ እንዳየነው ለእኔም የተሰጠኝ ጸጋ ከንቱ አልነበረም፣ ከሁላችሁ ይልቅ ግን ደከምሁ ካለ በኋላ ውድ አድማጮች እንዲህ ይላል፣ ዳሩ ግን ከእኔ ጋር ያለው የእግዚአብሔር ጸጋ ነው እንጂ እኔ አይደለሁም በማለት አገልግሎቱን ያሳመረለት ፍሬያማ ያደረገለት የጌታ ጸጋ እንደሆነ ይመሰክራል። ውድ አድማጮች ሐዋርያው ጳውሎስ ከጥሪውም ከማንነቱም ባሻገር በተጨማሪ በአገልግሎቱ የታየውንም ብልሃትና ጥበብ ያገኘው ከጌታ ጸጋ የተነሳ መሆኑን እንዲህ ሲል ይመሰክራል። የእግዚአብሔር ጸጋ እንደ ተሰጠኝ መጠን እንደ ብልሃተኛ የአናጺ አለቃ መሠረትን መሠረትኩ፣ ሌላውን በላዩ ያንጻል። ሌሎቹም በሐዋርያት ሐዋርያት በጸጋው ተጠርተው በጸጋው ታግዘው ውጤት ያለውን አገልግሎት እንደሰጡ የታመነ ነው። ዛሬ የእግዚአብሔርን ሥራ ለመሥራት ብቁ የሚያደርገን ከጌታ ጸጋ ውጪ ራሳችንን የበቃን ለማድረግ የምንችልበት አንዳች የሚቆጠር ነገር የለንም። አለኝ የሚል ሥጋ ለባሽ የለም። በሐዋርያትና በነቢያት ላይ ያደረው የጌታ ጸጋ በእነርሱ የሠራውን አምላክ እንድናደንቅና እንደነርሱ ጌታን አምነን እንድንከተለው ማድረግ ይኖርበታል እንጂ የእነርሱን ገድል እያወራን ለገድላቸው ምክንያትና ብቃት የሆነላቸውን ጸጋ በሚያስረሳ እይታና እምነት መወሰድ አንችልም። ጌታችን ክብሩን በገለጠበት ወቅት ከእነርሱ ጋር ከእርሱ ጋር በክብር ሙሴና ኤልያስ በዚያ የክብሩ ክብሩ በታየበት ተራራ ላይ ታይተው እንደነበር ወንጌል ይነግረናል። የጌታ ደቀ መዛሙርት የእነርሱን ክብር ከጌታ ጋር አንድ አድርገው ለሦስቱም ለጌታ ለኢየሱስ፣ ለሙሴ፣ ለኤልያስ ድንኳን ሊሰሩ በወደዱ ጊዜ የተሰጣቸው መልስ ዛሬም ድንኳን ማሰራት ጥቂት ለቀረን ሰርተንም ሆነ እያሰራን ላለን በቅዱሱ ተራራ ከገናናው ከእግዚአብሔር ክብር የወጣው አቅጣጫን የሚያሳምረው ቅዱስ ቃል መረሳት እንደሌለበት በዚህ በወንጌል ትምህርት አካፍላለሁ። ቃሉ እንዲህ ይላል። ከስድስት ቀን በኋላ ኢየሱስ ጴጥሮስንና ያዕቆብን ወንድሙን ዮሐንስን ይዞ ወደ ረጅም ተራራ ብቻቸውን አወጣቸው። በፊታቸውም ተለወጠ። ፊቱም እንደ ፀሐይ በራ፣ ልብሱም እንደ ብርሃን ነጭ ሆነ። እነሆ ሙሴና ኤልያስ ከእርሱ ጋር ሲነጋገሩ ታዩአቸው። ጴጥሮስም መልሶ ኢየሱስን ጌታ ሆይ በዚህ መሆን ለእኛ መልካም ነው። ብትወድስ በዚህ ሦስት ዳስ አንዱን ለአንተ፣ አንዱን ለሙሴ አንዱን ለኤልያስ እንስራ አለ። እርሱም ገና ሲናገር እነሆ ብሩህ ደመና ጋረዳቸው። እነሆም ከደመናው በእርሱ ደስ የሚለኝ የምወደው ልጄ ይህ ነው፣ እርሱን ስሙት የሚል ድምፅ መጣ። ደቀ መዛሙርቱም ሰምተው በፊታቸው ወደቁ፣ እጅግም ፈርተው ነበር። ኢየሱስም ቀርቦ ዳሰሳቸውና ተነሱ፣ አትፍሩ አላቸው። ዐይናቸውን አቅንተው ሲያዩ ከኢየሱስ ብቻ በቀር ማንንም አላዩም። ማቴዎስ 17 ከ1 እስከ 8። ሙሴም ሆነ ኤልያስ ለኢየሱስ ክርስቶስ በተሠራው ድንኳን ሊያገለግሉ የተመረጡ እንጂ ለእነርሱ መገናኛ ድንኳን ለብቻቸው ማደሪያ በስማቸው የሚሠራላቸው አይደሉም። ጌታ ባደረበት የሚያገለግሉ እንጂ እርሱ ባላደረበት የብቻቸው ማደሪያ የሚያስፈልጋቸው አይደሉም። ድንኳን ማደሪያ ነው። የቤተ መቅደስ ምሳሌ ነው። በብሉይ ኪዳን የእግዚአብሔር ማደሪያ ድንኳን ተብሎ ተጠርቷል። ቤተ መቅደስን ማደሪያው የሚያደርግ የሰማይና ምድር ጌታ እግዚአብሔር ብቻ ነው። ኢየሱስ ደባል ሆኖ ወይንም ከሌሎች እንደ አንድ ሆኖ የሚታይ አይደለም። ክብር ለእግዚአብሔር ይሁን። እግዚአብሔር በእርሱ ደስ የሚለኝ የምወደው ልጄ ይህ ነው በማለት የተናገረው ቃል የኢየሱስን ልዩነት ከማንም ሥጋ ለባሽ ክብር ጋር ሳንቀይጥ፣ ሳናዳብል፣ ደግሞም ሳናጋራ እርሱን ለብቻው መውሰድ እንዳለብን የሚያሳይ ነው። እግዚአብሔር ደስ የሚሰኝበትን ልጁን የምሥራች አድርጎ የሚናገረውን ወንጌል ሊያገለግሉ የተመረጡትን እነዚህን ደቀ መዛሙርት ጴጥሮስ ዮሐንስና ያዕቆብ ማለት ነው። ጌታቸውን ከሙሴም ሆነ ከኤልያስ ሳይቀይጡና ሳይቀላቅሉ ሳይደምሩ እንዲሰብኩት ለሕይወታቸውም ሆነ ለአገልግሎታቸው መሠረት እግዚአብሔር በዚህ ተራራ ላይ ሲጥል እናያለን። ውድ አድማጮች እርሱን ብቻ የምሥራች ወንጌል አድርገው እንዲያገለግሉ ከገናናው ክብር በመጣው ምስክርነት ክብርና ምስጋናን የተቀበለውን ኢየሱስን ብቻ ባስቀረ መገለጥ እንዲመሰረቱ እንደተደረገ እናያለን። ክብር ለኢየሱስ ይሁን። ከገናናው ክብር የመጣው ድምፅ ከተሰማ በኋላ ሙሴም ሆነ ኤልያስ በዚያ ስፍራ ሊገኙ አልቻሉም። እርሱን ስሙት ከተባለ በኋላ እነርሱ ተሰወሩ። የኢየሱስ ክብር በሚነገርበት ስፍራ የሰው ክብር አይወራም። የጌታን የክብሩን ብርሃን የሚገልጠውን ወንጌል በሚሰበክበት አንደበትና ስፍራ ሌላ ማንም ሥጋ ለባሽ ተሰላፊ የክብር ተጋሪ በመሆን በመታሰቢያነት ቢሆን በሌላ በየትኛው መንገድ አይጠራም። የሰው ገድልና ክብር የሆነ ወንጀለኛ ወንጌል የሚነገረውም ሆነ የሚታመነው የጌታ የክብሩ ብርሃን ሲጠፋብን ብቻ ነው። በጠራራ ፀሐይ የጨረቃን ብርሃን የሚፈልግ እንደሌለ ሁሉ ከፈጠራት ፀሐይና በአጽናፈ ዓለሙ ሁሉ ከሚገኙት ከከዋክብት ይልቅ የደመቀ ክብር ያለውን የጌታን ወንጌል የሰማና የተቀበለ የፍጡራንን ክብር ፈላጊም ሆነ አድናቂ አይሆንም። የዚህ ዓለም አምላክ ሐሳባችንን ካላሳወረ በስተቀር የጌታን የክብር ብርሃን የሚገልጠውን ወንጌል ሰምተን የማንንም ክብር ክብር አድርገን ልናወራ ልንገደድ የሚያደርገን ተጽዕኖ በየትኛውም መንገድ በሕይወታችን መምጣት አይችልም። በጨለማ ብርሃን ይብራ በማለት ስልጣን ያለው ቅዱስ ጌታ ስለሆነ በልጁ የክብር ወንጌል ብርሃን የሰውን ልብ የሚያበራው እርሱ ነው። ሰው የሚለኩ ሰው ሻማ አይደለም። ስለዚህ ውድ አድማጮች ለፈጠራቸው ፍጡራን ክብር ያለበሳቸውን ጌታ ክብራችን ሊሆን ተሰጥቶን ሳለ ሌላ ክብር አንሻ። ክርስቶስ አላበራልህም፣ አላበራልሽም። በዚህ የክብር ወንጌል ብርሃን ብሩህ ሕይወትን መኖር የለመዱት ሐዋርያት በሚሰጡት ምክር፣ ውድ አድማጮች እያንዳንዳችሁን እመክራችኋለሁ። ሐዋርያት እንዲህ ይላሉ፣ ስለዚህ አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስም ያበራልሃል ይላል። ውድ አድማጮች ይህንን ወንጌል የምትሰሙ ሁሉ ኢየሱስ እንዲያበራላችሁ ስሙን እየተጠራችሁ ወደ እርሱ ተጠጉ። ና በጨለማ ልቤ ግባና የክብር ብርሃን ሁንልኝ በሉት። ኢየሱስ ዛሬም ያበራል፣ የዓለም ብርሃን ነኝ ብሏልና። ኢየሱስ በልቦናችን እንዲገባን ጋብዘው። እርሱ በውስጣችን ካልገባ ሕይወታችን ጨለማ ይወርሰዋል። ዛሬ ተስፋ በመቁረጥ ነጋችሁ የጨለመባችሁ ሰይጣን ተስፋ በማስቆረጥ ዋጋ ያሳጣችሁ የጌታን ስም እየጠራችሁ ልባችሁን ከፍታችሁ ና የዓለም ብርሃን የእግዚአብሔር ልጅ ኢየሱስ ክርስቶስ በክብር ወንጌል ልቤን አብራ በሉት። ያበራላችኋል። ኢየሱስ ለሚጠራው ሁሉ ባለጠጋ ነው። ኢየሱስን የሚሰጣችሁ ማንም አይደለም። ባላችሁበት ሊገናኛችሁ ይችላል። እግዚአብሔር ዓለሙን እንዲሁ እስኪወድ ድረስ ልጁን ሰጥቷል። ክብር ለእግዚአብሔር ይሁን። ጌታ ኢየሱስ ጨለማዬን አብራልኝ፣ ብርሃን ሁንልኝ በሉት። ውድ ወገኖቼ ያበራላችኋል። መንገዳችሁን ያበላሻችሁ፣ ሕይወታችሁ አልታደስ ያላችሁ ኢየሱስ ኃጢአታችሁን በደሙ ደምስሶ በመንፈሱ ቀድሶ ውስጣችሁን ቤተ መቅደሱ አድርጎ በክብሩ ብርሃን እያበራችሁ እንድትኖሩ ሊያደርጋችሁ ይፈልጋል። አሁኑኑ ባላችሁበት ቦታ ጌታዬ ሆይ ድረስልኝ በሉት። እርሱ ባላችሁበት ይመጣል፣ ጨለማችሁንም ይገፈዋል። እንግዲህ ውድ አድማጮች ጌታችን ክብሩን በገለጠበት በዚያ ተራራ እርሱን ስሙት የሚል ድምፅ መጣላቸው። ደቀ መዛሙርቱ ይህን ድምፅ በሰሙ ጊዜ እጅግ ፈርተው ስለነበር ሰምተው በፊታቸው ወደቁ ይላል እግዚአብሔር ቃል። ውድ አድማጮች የገናናው ክብር የመሰከረው ንጹሕ ወንጌል የሚለው ምን እንደሆነ ወቁ። እርሱን ስሙት የሚለው ቃል የኢየሱስን ወንጌል ከማንም ከምንም ሳይደምሩ ሰማዕታት የሆኑ ቢሆኑ ወይንም በክብር ያረጉ በተገኙበት ጌታችን ከእነርሱ ከማናቸውም ሳይቀላቀል ብቻውን የሚገለገል ሁሉ ለእርሱ ብቻ የሆነለት ጌታ መሆኑን እግዚአብሔር በዚያ ተራራ ላይ ገለጠላቸው። ከሙሴ የበለጠ ከኤልያስ የበለጠ ከእነርሱ ጋር እንደ አንዱ ሆኖ ማይሰለፍ የብቻው ድንኳን የሚሰራለት አንደኛ ተብሎ ሁለተኛ የማይደመርበት ጌታ ነው። ይህ ምስክርነት ስለ ጌታ ከተነገረ በኋላ ሙሴና ኤልያስ ተሰወሩ። የጌታ ወንጌል በበራበት ልብ የማንም ክብር አይፈለግም፣ አይሻም። ሐዋርያቱ እርሱን ስሙት ብቻ ሳይሆን የተባሉት በእርሱ ደስ የሚለኝ ልጄ ይህ ነው የሚለውን ምስክርነትም ነው ያገኙት። ሙሴ የእግዚአብሔር ሰው አይደለምን? ኤልያስስ የእግዚአብሔር ሰው አይደለምን? እነዚህ ሁሉ የጌታ ልጆች አይደሉምን? ውድ አድማጮች ማናቸውም ከኢየሱስ ጋር የሚዳበል ክብር ኖሯቸው ከኢየሱስ ወንጌል ጋር ተቀይጠው ገድላቸውና ክብራቸው የሚነገርላቸው በመነገሩ ለሰው የጸጋ ምክንያት ለመሆን የሚበቁ ሆነው የሚቆጠሩ አይደሉም። እነዚህ በዘመናቸው ኢየሱስን የሚመጣ ተስፋ አድርገው የሰበኩ የእግዚአብሔርን ሕዝብ ለጌታ ያዘጋጁ ታማኝ አገልጋዮች ናቸው። የከበሩበት ክብር የኢየሱስ የራሱ ክብር ነው። ሙሴ የግብፅን አገር ለመተው ቆራጥ እርምጃ እንዲወስድና እንዲወስን ያደረገው ምክንያቱ ኢየሱስ ነው። የእግዚአብሔር ቃል በዕብራውያን ምዕራፍ 11 ከቁጥር 5 እስከ 26 እንደዚህ ይለናል። ከግብፅም ብዙ ገንዘብ ይልቅ ስለ ክርስቶስ መነቀፍ እጅግ የሚበልጥ ባለጠግነት እንዲሆን አስቧልና ይላል። ለጊዜው በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራ መቀበልን መረጠ፣ ብድራቱን ትኩር ብሎ ተመልክቷልና። የሙሴ ብድራት ኢየሱስ ነው። የነቢያት የሐዋርያት ብድራት ኢየሱስ ነው። የጻድቃን ቅዱሳን የሰማዕታት ብድራታቸው ኢየሱስ ነው። ብድራታቸው ኢየሱስ ለሰው ልጆች ሁሉ የሚሰበክ የዓለም ብርሃን፣ በሰው ልብ የሚያበራው የክብር ብርሃን እሱ ብቻ ነው። የጌታ ደቀ መዛሙርት ሌላው የተባሉት እርሱን ስሙት የሚለውን ቃል ነው። ሐዋርያው ጳውሎስ የልጁን ምንነትና ማንነት የማይገልጠውን ወንጌል ሌላ ወንጌል የኢየሱስ ያልሆነ ወንጌል እንደሆነ በገላትያ መጽሐፍ ላይ በደንበኛ አብራርቶ አስተምሯል። እርሱን ስሙት ታላቅ ትእዛዝ ነው። የወንጌል አገልጋዮች ሁሉ ተጠንቅቀው ሊጠብቁት የሚገባ ትልቅ ምስጢር ነው። በሸቀጥ ወንጌል ትርፍ ያተረፉ ያጣመሙትን ወንጌል ሊያስተካክሉት አይችሉም። በሸቀጡት ወንጌል የተገኘው ትርፍ ሆዳቸው ሞልቶታልና ክብርም ሆኖላቸዋልና ያንን እንዴት ይጡት? ውድ አድማጮች መንፈስ ቅዱስ በሰጣቸው ጸጋ ተሞልተው የሚያገለግሉ ሁሉ የኢየሱስን ማንነት ሊያስተዋውቁ እንጂ ክብራቸውን፣ ጥቅማቸውን ሊያስጠብቁ የተሾሙ አይደሉም። ለዚህ አይነተኛ ምሳሌ አድርገን የምንወስደው መጥምቁ ዮሐንስን ነው። መጥምቁ ዮሐንስ የጌታን ማንነት የገባው ሰው ነበር። ጌታ ኢየሱስ ራሱን ለሕዝቡ ገልጦ ድምፁን ማሰማት ሲጀምር የዮሐንስ ደቀ መዛሙርት ጥለውት ጌታን መከተል ጀመሩ። ቀደም ብለው ዮሐንስን ይሰሙ የነበሩ ሰዎች ሁሉ ኢየሱስን ለመስማት ወደ እርሱ ሄዱ ጀመር። ዮሐንስ ተከታይ እያጣ መሄዱ ለዮሐንስ ደቀ መዛሙርት የሚያሳስብና የሚያሰጋ ጉዳይ ሆነባቸው። እንዲህ ባለ ስጋት ላይ ያሉ የነበሩት ደቀ መዛሙርት ላቀረቡለት ማሳሰቢያ ዮሐንስ የሰጣቸው መልስ ትልቅ ማስጠንቀቂያንም ማሳሰቢያም ይሆንልናል። በዮሐንስ 3 29 እስከ 30 ላይ ወደ ዮሐንስ መጥተው መምህር ሆይ በዮርዳኖስ ማዶ ከአንተ ጋር የነበረው አንተም የመሰከርክለት እነሆ እርሱ ያጠምቃል፣ ሁሉም ወደ እርሱ ይመጣሉ አሉት። ዮሐንስም መለሰ እንዲህ ሲል ከሰማይ ካልተሰጠው ሰዎች አንዳች ሊቀበል አይችልም። እናንተ እኔ ክርስቶስ አይደለሁም፣ ነገር ግን ከእርሱ በፊት ተልኬአለሁ እንዳልኩ ራሳችሁ ትመሰክሩልኛላችሁ። ሙሽራይቱ ያለችው እርሱ ሙሽራ ነው። ቆሞ የሚሰማው ሚዜው ግን በሙሽራው ድምፅ እጅግ ደስ ይለዋል። እንግዲህ ይህ ደስታዬ ተፈጸመ እርሱ ሊልቅ እኔ ግን ላንስ ያስፈልጋል። በዚህ መልስ ዮሐንስ ራሱን እንደ ሚዜ ጌታን እንደ ሙሽራ ያደረገ ይመስላል። ዮሐንስ ይህንን ሲል ምን ለማለት ፈልጎ ነበር ይህንን ያለው? ዮሐንስ በመልእክቱ ሊያስተላልፍ የፈለገው በተናገርኩት ትንቢት፣ በሰበክኩት ስብከት ያተረፍኩት ትርፌ፣ የአገልግሎቴ ድካምና ውጤት ኢየሱስ ድምፁ እስኪሰማ እርሱ እስኪገለጥ ድረስ ብቻ ነው ባይ ነው። አሁን እርሱ ተገልጧል። ድምፁን ማሰማት ከጀመረ እኔ እርሱን ከሚሰሙት እንደ አንዱ እሆናለሁ እንጂ እርሱን እንጂ እርሱን ለእርሱ መንገድ ጠራጊ ልሆን በተቀባሁበት ቅባት ከእርሱ ጋር ተደምሬ ለእርሱ የሚሆኑትን በአምሳሉ የፈጠራቸውን ሰዎች የእኔ ተከታዮች እንዲሆኑ በስሜ እንዲጠሩ አልሻም ባይ ነው። ክብሩ ባልተገለጠላቸው ሰዓት እኔ ጋር የመጡትን ወደ እኔ ወደ ራሴ ላስቀራቸው የእኔ ላደርጋቸው አልችልም። እስኪመጣ ወደ ማድረሻው መሸጋገሪያ የሆነውን ስብከቴን አሁን እርሱ ከተገለጠ በኋላ እኔም እንደ ሌሎች እርሱን እሰማለሁ እንጂ ተከታይ ሰብሳቢ አይደለሁ። መጥምቁ ዮሐንስ በዚህ አቋሙ ተከታዮች ማጣት ብቻ ሳይሆን እኔን ሰዎች የተከተሉበትን ምክንያት የነቢይነቴን አገልግሎት እርሱ ተገልጦ እርሱ እየታየ ባለበት ልቀጥል አልችልም። እርሱ የሚገለጥበት ወንጌል በሚሰበክበት የማን ክብር ይገለጣል ከእርሱ ውጪ? እኔ ለእርሱ መንገድ ጠራጊ እንጂ እርሱ ከተገለጠ በኋላ ከእርሱ ጋር የምሰለፍ የክብር ተጋሪ አይደለሁም። የእርሱ መልአክ የእኔ ማነስ ጥቅሜ፣ ክብሬም ደስታዬም ነው። ዮሐንስ የብሉይ ነቢያት መደምደሚያ ነው። በብሉይም ሆነ ማለቂያ በአዲስ መጀመሪያ ላይ የቆመ ነቢይ ነበር። ስለሆነም በዚህ ታሪካዊ ስፍራ ላይ ቆሞ በብሉይ ማቆሚያ በአዲሱ መጀመሪያ ላይ ሆኖ ነው የሚናገረው። ኢየሱስ ወንጌል ሆኖ መሰበክ ሲጀምር ሌላ ማንም አብሮት አይዳበልም። ያለማንም እልፍኝ አስከልካይ ኃጢአተኞች ወደ ጌታ እየመጡ ምሕረትን፣ ፈውስን፣ ከስራት መፈታትን አግኝተዋል። በሽተኞችን፣ እውሮችን፣ ኃጢአተኞችን፣ አጋንንት ያለባቸውን፣ ቀራጮችን ተዋቸው ወደ እኔ ይምጡ ያለው ጌታ ዛሬም እያንዳንዳችሁን ወደ ራሱ ይጠራችኋል። ጌታን የወንጌል ጥሪ ሰምተው በሚመጡት መካከል እና በጌታ መካከል የሚቆም ባለመዋል እልፍኝ አስከልካይ የለም። ጌታችን በሥጋው የተረተረው የቅድስተ ቅዱሳን ግድግዳ የተወገደው የእርሱ ክብር ብርሃን ወንጌል በሰዎች ልብ እንዲያበራ ነው፣ በሕንፃ ውስጥ እንዲያበራ አይደል። ካህናትና ፈሪሳውያን በመመጻደቅ ከአምላክ ጸጋ ሰዎችን ያርቁ የነበሩት በጸሎት ርዝመት የመበለቶችን ቤት ሙጥጥ እያደረጉ ሊበሉ ነበር። ዛሬም በሐሰት ትንቢት፣ በሐሰት ራእይ ኃጢአታቸው የተከመረባቸውን ንስሐ እየገቡ እግዚአብሔርን በመምሰል ለመኖር በወንጌል የማይታደስ ሕይወት ያላቸውን ሰዎች የሚያታልሉ ሰዎች አታሏችሁ። ቅዱሱ የጌታ መንፈስ በጌታችን ወንጌል ኢየሱስን ይገልጣል እንጂ የተቀባን የሚባሉ አገልጋዮችን ክብርና ማንነት የሚያጎላ የሚያሳይም ባህሪ የለውም። የኢየሱስን ብቻ እንድንሰማ በሚያደርገው ወንጌል እርሱን ብቻ ለሚያስቀረው ወንጌል ምላሽ ስንሰጥ በኢየሱስ እንዳሰሳለን። ኢየሱስ እርሱን ብቻ ለሚገልጠው ወንጌል ምላሽ ብንሰጥ በቀራኒው መስቀል ላይ ለኃጢአታችን በተቸነከረው በእነዚያ እጆቹ ይዳሰሰናል፣ በመገረፉ ቁስል ይፈውሰናል። የጌታን ስም የሚጠራ ሁሉ ይድናል እንጂ የተባለው የጌታን ስም የሚያስጠራ ሁሉ የሚል ቃል መጽሐፍ ቅዱስ ውስጥ የለም። እንደ ሰጡት እንደ ጌታ ደቀ መዛሙርት በግንባራችን ብንደፋ እነሱን እንደዳሰሰ እኛንም ይዳሰሰል። እግዚአብሔር ይዳሳችሁ። በጌታ በኢየሱስ ክርስቶስ የሚገኘውን የክብር ብርሃን በልባችሁ ያብራ። በኢየሱስ ክርስቶስ አሜን።
አድማጮቻችን ስታዳምጡት የነበራችሁት መልእክት በፓስተር ተስፋዬ ላይ የቀረበ የወንጌል መልእክት ነበር። በኢትዮጵያ የቃል ኪዳን ወንጌል ቤተ ክርስቲያን የሚካሄደውን የአምልኮ ፕሮግራም ለመካፈል በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ በየሳምንቱ እሁድ ከጠዋቱ 10 AM ጀምሮ እንድትካፈሉ እንጋብዛችኋለን። ስለ ፕሮግራማችን ጥያቄ ወይም አስተያየት ቢኖራችሁ በስልክ ቁጥር 571 643 84 54 ደውሉልን። በድረ ገጻችን www ወንጌል org ወይም www ኢትዮ CGC org ነው። የኢትዮጵያ የቃል ኪዳን ወንጌል ቤተ ክርስቲያን